Hello? Hello
Hello ጤና ይስጥልኝ Best Bet አቤት
ይሰማል አባ?
ይሰማል ይሰማል።
እሺ እሺ ምን ልርዳው?
እ አንድ ቀይ ነበር ያለው እና አላሳየን ብሎ ነው። cashier code ልንገርሽና ታበለሽ እሺ እሺ እ እሺ cashier code ዋን ንገረኝ።
እሺ ዘጠና ዘጠኝ እሺ
ሰባ አንድ እሺ
ስድስት አርባ አራት ስድስት አርባ አራት እሺ ጠብቀኝ እንዴ
እ እሺ አሁን ሀያ ብር ቦነስ ለቆላል። እሺ እ ተለቋል አሁን አዎ ስለ ደወልክ እናመሰግናለን። መልካም ቀን። እሺ